ሄሎ ሹፌር ወዴት ነው? በኩል ምልርቶ
የአሁኑ ልጅ ነኝ። ልኬልሻለሁ በቴሌግራም እሺ፣ ደመኛችሁን አንድ መስመር ላይ ጥቁኝ።
እሺ
የቴሌግራም ስሞትን ይንገሩን ደንበኛችን።
የቴሌ- የቴሌግራም
አዎ መ- ስሞትን የላኩበትን እ፣ የቴሌግራም ስም
ቴሌግራም prof- እ፣ profile ላይ ነው የምትይው?
አዎ ደንበኛችን።
የ profile ስም ኑኒ አቁጠር ኑኒ ኑኒ
ማን ነው የሚለው?
ኑኒ
እሺ አንድ መስመር ላይ ጠብቁኝ።
ኮይላ ኮይላ ኑኒ መስመር ላይ ያሉ ደንበኛችን።
አ
እሺ አግኝተነው አመሰግናለን።
እሺ መልእክቱ አካል እናስተላልፍሎታለን። ስተካከልለው እ። አይ መስመር ላይ ያሉ
አ እሺ ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
አይ